ስጥልኝ ሙሉ ስፖርት ነው እባክዎ የምንወደው።
ትናንት ደውዬልሽ ነበር አሳውቅሃለሁ ብለሽኛል። አልደወልሽም።
ቴሌግራም ላይ ልከዋል?
አዎ ልኬልሽ አውርቼሽ እኮ ደቂያ ድረስ አየሽ።
እሺ መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቅዎት በትዕግስት ይጠብቁን ደንበኛችን።
ምን አሁን ምንድን ነው እንትኑ ወይ ሄጄ ጠይቅበት ነገር አለ ቢሮ ምናምን አላቸው።
ትናንት ነዋ ቴሌግራም ላይ ላኩልን ደንበኛችን።
አረ የዛሬ እንትን መቼ ነው? አርብ ነው ቅዳሜ ነው የላኩልሽ ሁሉንም ነገር ያወራሁሽ። ከዛ ስ- ስሞት ማን ነው የቴሌግራም ኤልሻዳይ ግርማ ይላል።
እም?
ኤልሻዳይ ግርማ ይላል።
ማን ኤልሻዳይ ግርማ ይላል።
ማን ግርማ? ይቅርታ የተሰማኝ አይደለም።
ኤልሻዳይ ኤልሻዳይ ኤልሻዳይ አ
refresh አድርገው ሞከሩት።
refresh ማ አርጌ ሞካከሏል።
እሺ በድጋሚ ላስተላልፍልዎትና በድጋሚ ሌላ ነገር ካለ እዛው ቴሌግራም ላይ እናሳውቀዋለን ደንበኛችን።
አይ እንትን እራሳቸው ቢሮ ምናምን ቦታ የሚሄድበት የለም።
አይ ያው እኛ በዚህ እናስተላልፍልዎታለን። በድጋሚ አይ፣ complete ምን መሰለሽ?
አለመሆኑን አስተላልፍልዎታለሁኝ።
ምን መሰለሽ ዛ- ዛ- ትናንትም እንደዛ ብለሽ ምን ብለሽዋል። ነገ ዛሬም እንደዛው ታረጊ ነገም እንደዛው ነው።